ኢትዮጵያውያን አየር የፋፋት የምንረዳት ሰላም አደራችሁ።
እግዚአብሔር ይመስገን።
ሰንበት አካባቢ ብሔራዊም የለም ድራፍትም የለም ምርት የለም እየተባለ ነው። ይሄ ምርት በሰላም ነው።
አዎ በሰላም ነው። ያው ለጊዜው ከሳንሽ የሚገኘው አድዋ ድልድይ አካባቢ ሄዶ ነው የሚገዙት። ይሄ ቃልአብ ትሬዲንግ ስቶር አካባቢ ለጊዜው ማለት ነው፣ በጊዜያዊነት መፍትሄ።
እሺ ቢራስ እ፣ ቢራውን እዛ ነው።
ብሔራዊም እዛው ካሳንችስ አዎ አዎ።
አይደለም ብዙ ጊዜ ይቆያል።
እ፣ እኔም እንትኑ ማለት እርግጠኛ ሆኜ መናገር አልችልም፣ ይቅርታ ደንበኛችን። በጊዜያዊነት ያለው መፍትሄ ግን እንደዛ ነው።
ካሳንችስ ሄዶ መግዛት ነው።
አዎ፣ ምን አካባቢ ነሽ?
ካሳንቺስ አድዋ ድልድይ መሄጃ አካባቢ ቃልአብ ትሬዲንግ የሚል
okay እሺ፣ እሺ።
ግልጽ ነው። ሌላ ምረዱት ነገር አለ?
በቃ ይሄ የሚሰለም
እሺ፣ ስለ ደውሉ እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ